Hello ጤና ይስጥልኝ
ጤና ይስጥልኝ አብሮ ይስጥልን
ሌላው የሚደረገውን standup comedy ለመታደም ነው
እሺ ስሞትን ይንገሩን
ጌዲዮን
ማን አሉኝ ጌዲዮን
እሺ ጌዲዮን ማን
ሰለሞን
እሺ ስልክ ቁጥሮትን ይንገሩን ዜሮ ዘጠኝ
ሰባ ስምንት
ሰባ ስምንት ሀምሳ አራት
ሀምሳ አራት
ሀምሳ አራት ነው ያልሽዋ አዎ ሰባ ስምንት ሀምሳ አራት ብያለሁ ዜሮ ሁለት ዜሮ ሁለት ዘጠና ሶስት
እሺ መግቢያው መደበኛ ሶስት መቶ ብር VIP አምስት መቶ ብር ለተማሪዎች ሁለት መቶ ብር የትኛውን ነው የምታደሙት
መደበኛ
እሺ ለስንት ሰው ነው ቦታ የሚያስይዙት ለአንድ